Hello
Hello
Hello፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም።
እግዚአብሔር ይመስገን እ፣ የ YouTube ን class እ፣ ለመመዝገብ ነበረ።
ይችላሉ።
okay ምን እንደሚያስፈልገኝ
ስም ማን ልበል የአብስራ ያብስራማ የአብስራ ታምራት
ያብስራ።
የአብስራ ታምራት
እሺ፣ ስልክ ቁጥር ይሰጡኛል።
ዜሮ ዘጠኝ ሰማንያ ስምንት እሺ፣ ሀያ እሺ።
ሰላሳ አንድ ሀያ አንድ
ከየት አካባቢ ነበር የደወሉልን?
እ፣ ሰሚት
በአካል ላይ ኦንላይን ማለት ነው።
እ፣ ምንድን ነው ልዩነቱ?
ተመሳሳይ ነው። ያው በአካል ሲሆን አካል መጥታችሁ ነው የምትማሩት።
በአካል የት ነው ቦታው?
CMC ሚካኤል Economic Association okay እሺ በቃ ስንት ሰዓት ስንት ሰዓት ላይ ነው class ኦቹ? ፕሮግራሜን check እንዳደረግ ሰራተኞቹም ተማሪዎቹም ከስራ ሰዓት መውጫ በኋላ ከአስራ አንድ ሰዓት ተኩል okay። ስለዚህ እሺ በቃ የኦንላይን ይሻለኛል።
ሶስት ወር ነው የሚፈጀው ኮርሱ። በሳምንት ሁለት ቀን link እንልክልዎታለን። በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረዎታል። ጥያቄ ካለዎት መጠየቅ እዛ ላይ ይችላሉ።
okay
አስራ አምስት ቀን ደግሞ assignment የሚሰሩትና መጨረሻ አንድ ወር final video ሰርተው የሚመረቁ ይሆናል። ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ስለዚህ በአጠቃላይ አስራ ስንት ነው አምስት ሺህ ማለት ነው? አስራ አምስት ሺህ ብር okay። እሺ በምንድን ነው ክፍያው?
account እልክልዎታለሁ። በሱ okay እሺ በቃ
እሺ፣ ልላክልዎት account አዎ እሺ፣ ልኬ ተውሎታለሁ። መልካም ምሽት።
አመሰግናለሁ።